Hello Hello፣ ጤና ይስጥልኝ።
አብሮ ይስጥልን። ምን እንርዳ ትላ- ትላንትና ክፍያ ከቴሌ ብር ፈጽም ነበርና ከቴሌ ብር ቆርጠዋል። እዚህ ምናምን ላይ አልጫንልኝም። ለምንድን ነው በምንድን ነው ክፍያ የፈጸምከው?
በቻፓ?
በቻፓ?
አዎ
እስኪ ስልክ ቁጥርህን ንገረኝ።
ዜሮ ዘጠኝ አስራ ሶስት የስልክ ቁጥር
ዜሮ ዘጠኝ አስራ ሶስት ሰማንያ ሰባት
ሰማንያ ሰባት ሰላሳ ሁለት
ሰላሳ ሁለት ሀያ ስምንት
ስንት ብር ነው?
hello ስንት ብር ነው?
ሶስት መቶ ስልሳ ብር እሺ፣ message ኡ ልከህልናል?
እ?
message ኡ ልከህልናል?
የምን message ከቴሌ ብር የገባልህ
ከቴሌ ብር ላይ በቻ- በቻፓ ክፍያ ቁረጥ አልኩት።
እሺ።
ከቴሌ ብር ቆረጠ።
እሺ፣ ገብቶልሃል እኮ ድጋሚ check አድርገው እስኪ።
okay ጋሪ ባለኝ ወይስ ገብቶልሃል። አሁን refresh ያደረክ ሞክረው፣ check አድርገው።
ያ ይታያል? ገብቷል እኔ ጋር አ system ላይ እንደገባ ነው የሚያሳየው። check አድርገው። እሺ፣ እኔ ጋር ትናንትና ሙሉ ያ ስንት ሰዓት ነው ገባ የሚለው?
ዛሬ ነው የገባልህ።
okay እንደዛ ከሆነ ገብቷል። እሺ።
እሺ፣ check አድርገው።